ሄሎ
ሄሎ ሄሎ ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
ሊንግስቶን ሆምስ ነው የደወሉት። ምን ልርዳዎት?
አይ አክሲዮን በየሀገሩ አለ እንዴ?
አዎ አለ።
ምን ባንክ ቤት ነው ምን?
አዎ እ በአቅራቢያ በሚገኝ ባንክ ቤት ሄደው ማግኘት ይችላሉ። የት አካባቢ ነው ያሉት?
ወሊሶ
ወሊሶ። እሺ፣ የትኛው ባንክ ይሆን የሚቀርቡት?
አይ ሁሉም አለ እዚህ። የእናንተ የት ነው ያለው?
ይኖራል፣ ንግድ ባንክም ይኖራል።
አቢሲኒያ አለ?
አዎ ይኖራል። አዎ እሺ፣ አመሰግናለሁ።
እሺ፣ መጀም ቀድሜ arrange እንዳደረግሎት መች ነው የሚሄዱት? ቀጠሮ እንዳስይዝሎት
ዛሬ ምንድን ነው? ማክሰኞ፣ ሐሙስ ሄዳለሁ።
ዛሬ ማክሰኞ ነው። ሐሙስ?
አዎ፣ እሺ እሺ፣ ሐሙስ እደውልሎታለሁ።
እሺ እሺ እሺ። ምን ላይ ነበር ማስታወቂያችንን ነው የሰሙት?
እ ማስታወቂያችንን ምን ላይ ነበር የሰሙት?
ከቴሌቪዥን ላይ ነው።
ቲቪ ላይ። እሺ፣ ስሞትን ማን ልበል።
ሃይማኖት ሃይማኖት። እሺ እሺ።